ሄሎ ጤና ይስጥልኝ ጠብታ አምቡላንስ ሜሮን ነኝ ምን ልርዳዎት
ሄሎ
ሄሎ ጤና ይስጥልኝ ጠብታ አምቡላንስ
አምቡላንስ ፈልጌ ነው።
እሺ፣ ከየት ወዴት ነው አምቡላንስ የሚፈልጉት?
እ
ከየት ወዴት ነው አምቡላንስ መሄድ የሚፈልጉት?
እኔ አዎ የቦንዳ ቀለ- ቀበሌ
የት
የቦንዳ ቀበሌ
ቦንዳ ቀበሌ
አዎ
የት አካባቢ ነው? አዲስ አበባ ውስጥ ነው።
አዎ
አዲስ አበባ የት አካባቢ ነው
ገበሉ ነው ውጭ
እ
ሽላሽ ነው ሽላስ ወዘር
ስላሴ
ሽላስ ዛሬ ነው ሽላስ በዋ አጠገቦት አማርኛ አማርኛ የሚችል ሰው ካለ እስቲ አገናኝኝና ያዋራኝ።
ወላ
አማርኛ አማርኛ የሚያወራ ሰው
አማርኛ ማረዘ የታለሽ አሁን
ምን አልከኝ?
የታለሽ
እሺ ከየት ወዴት ነው መሄድ የሚፈልጉት?
ምን
አምቡላንስ ከየት ወዴት ነው መሄድ የሚፈልጉት?
እኔ ቦንዳ ቀበሌ አዲስ አበባ ላይ አለሁ
እሺ ወዴት ነው መሄድ የሚፈልጉት?
ከፈለኩ ነች
ምን አልከኝ?
ከፈለኩ ነች
አጠገብ አማርኛ ላይ ዳንቶ መናገር የሚችል ሰው ካለ አገናኝ።
ወላ
እሺ
አንቺ ነቀሽ ሄሎ ሄሎ ሄሎ አሉ ማን አንዳንድ እንደ- እንዴት ሆናለሽ? አንቺ ነቀሽ ሄሎ በል ሰላም አለይኩም ሰላም አለይኩም አንቺ ነቀሽ ለሰው ስ- ልስጠሽ የለው